እንዴት ነህ? እንዴት ነች?
ሰላም ነው?
ሰላም አለን።
ከትላንት ወዲያ አስር ሺህ አውጥቼ
እሺ confirm ይላል አልደረሰኝም እስካሁን። confi- confirm እኔ ሳልደውል ነው confirm የተደረገ
OK check ላድርግሎት። አሁን በደወልበት አዎ።
ቁጥር ነው ነው አ?
አሁን በደወልበት ቁጥር ነው።
አይደለም እሺ ቁጥሩን ይንገሩኝ።
የዘጠኝ እሺ
አስራ ሁለት እሺ አርባ አምስት እሺ ሀምሳ ዘጠኝ እሺ
አስራ አምስት
እሺ ከትናንት ወዲያ ነው?
ከትላንት ወዲያ ማታ ነበር።
OK እሺ
አምስት አምስት ሺህ ወጥቶ አስር ሺህ እንትን ይላል አምስት አምስት ሺህ ሁለት ጊዜ ያ ወጥቷል።
OK ያኛው li- limit ደርሷል ብሎኝ
OK።
ዛሬ ግን- ሌላው አይሎታለሁ ትላንትና confirm ሆኗል ይላል። እኔ confirm አልደወልኩም ግን ከዛ አልገባም።
check ሲያደርጉት processing ላይ ነው የገባው።
አይ አ- አ- አልገባም ነው እዚህ ላይ አብርሃም confirm መስፍን ተደርጓል።
ደመቀ ነው የሚለው አዎ ዜሮ ዘጠኝ አስር ዘጠና ስምንት እዚህ ሀምሳ ሰባት ሀምሳ- ሰላሳ ሀምሳ ሰባት ሰላሳ OK፣ እሺ፣ እሺ። አዎ፣ ይችኛዋ confirm ስላልተደረገች ነው። አሁን confirm ተደርጓል። ትንሽ ቆይቶ ይገባል። እሺ፣ ለደወሉ ነው። አመሰግናለን። መልካም እም።